Mm.
ሄሎ
ሄሎ ወይ አበባ ቢፍቱ እንዴት ነሽ? አለን እግዚአብሔር ይመስገን። ምን ምን ይ- ይንኮሻኮሻል። ቢፍቱ እየሰማሁሽ አይደለም። አንዴ እየሰማሁሽ አይደለም። ይንኮሻኮሻል። ምን አልሽኝ?
account check አድርጉ።
account ኤ እ አልከፍት አለኝ። ምን እያለሽ ነው? የት ነው ያንቺ? እሺ ቢፍቱ
አስር ቁጥር ደረጃ ጋራጃ። እሺ በቃ አንድ ቼክ አድርጌ እዛው እነግርሻለሁ።
እሺ እሺ እሺ እሺ ይላል